መስልም አምላክ የሌለው ወዳጅ አጣሁኝ ግራ የገባው ተንከራታች ውሌ ጠፋብኝ ነገር ግን እንዲህ በጭራሽ አይደል ክብሩ ነክቶኝ ነው የናዝሬቱ ኢየሱስ በመገለጡ ውስጤን ሞልቶት ነው ነገር ግን እንዲህ በጭራሽ አይደል ክብሩ ነክቶኝ ነው የናዝሬቱ ኢየሱስ በመገለጡ ውስጤን ሞልቶት ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ቀርቷል ጠላት ብዙ ቢል እኔ ምን ቸገረኝ የማመልከውን አውቃለሁኝ የማመልከውን አውቃለሁኝ የማመልከውን አውቃለሁ ቀንበሬን ሰብሮ የዳ ጽፈቴን ፍጹም ደምስሷል ነፃ ወጥቼ እኔ እንዳመልከው ሰላም ሰጥቶኛል መነካፈሉ ውስጤ ገብቶ ነው የኢየሱስ ፍቅሩ የሚያዘምረኝ እንዲሚያረገኝ አይቼ ክብሩን መነካፈሉ ውስጤ ገብቶ ነው የኢየሱስ ፍቅሩ የሚያዘምረኝ እንደሚያረገኝ አይቼ ክብሮ አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ገብቷል ጠላት ብዙ ቢል እኔ ምን ቸገረኝ የማመልከውን አውቃለሁኝ የማመልከውን አውቃለሁኝ የማመልከውን አውቃለሁ ስሙ እንደሚፈስ ዘይት ነው ለኔ በውስጤ ፈሷል መልካም መዓዛ አለው ኢየሱሴ ፍቅሩ ማርኮኛል የራሴ አይደለው ከእንግዲህ እርሱ ነኝ ኢየሱስ ይግዛኝ በፍቃዴ ራሴን እሰጠዋለሁ ይጠቀምብኝ የራሴ አይደለው ከእንግዲህ እርሱ ነኝ ኢየሱስ ይግዛኝ በፍቃዴ ራሴን እሰጠዋለሁ ይጠቀምብኝ አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው አምኜው ነው የተከተልኩት አንተው ብቻ ነህ ጌታዬ ያልኩት ተረድቼው ነው የማመልከው እሱ ብቻ አምላኬ ነው በመገለጥ ተራራ ላይ የክብሩ ጸዳል ሲያበራ አይኖቼ ክብሩን አይተውታል ኢየሱስ በውስጤ ታትሞ ቀርቷል ጠላት ብዙ ቢል እኔ ምን ቸገረኝ የማመልከውን አውቃለሁኝ የማመልከውን አውቃለሁኝ የማመልከውን አውቃለሁ